ጤና ይስጥልኝ ተድላ
hello አቤት ያው ደውል ደውለሽ ነ- ደው- ደውዬልሽ ነበረና አዎ አቤት እም፣ እ፣ እሺ፣ ሶስት ሺህ እርሳቸው የተስማሙት ሶስት ሺህ ነው።
እ
እርሳቸው የተስማሙት ሶስት ሺህ ነው። ቅድም ኢትዮ ጠቢብ ጋር እንትን ያልሽው እኮ ሶስት ሺህ ሁለት መቶ ሀምሳ ከሆነ እንመጣለን በጣም ሩቅ ነው የቅድሙንም ደንበኛ ስለሆኑ ነው
አይ ሶስት ሺህ እያለ ነው እርሳቸው።
በቃ እሺ ሲስማሙ ይደውሉ